ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ልርዳዎት?
ከቴሌ ብር ወደ ሁሉ ስፖርት ቆሟል እንዴ?
አልቀረም technical ችግር ስላጋጠመን ነው እና ሌላ ስልክ አለ በሱ ስልክም ማስገባት ይችላሉ በምን?
ስልክ ቁጥር እሰጥዎታለሁ በዚያ ያስገቡና ያስገቡበትን screenshot አርገው ከሙሉ ስምዎትና ከስልክዎት ጋር አርገው አንድ ላይ ይልኩልናል
ከዛስ ይገባል?
ወደ account ዎ deposit እናረጋለን
ነው ወይ?
ምን አሉ?
እሺ እሺ እንዴት ነው ማረገው አሁን?
ስልክ ይያዙ ልንገርዎት
እሺ ዜሮ ዘጠኝ ሰላሳ ሁለት
እም ሰላሳ አምስት
እሺ
አስራ ዘጠኝ
እም ስልሳ ስድስት
ምንድን ምንድን ማረገው አሁን እኔ?
ወደዚህ account ብር ያስገባሉ ፍትሀምላክ ማርዬ ይባላል
ፍትሀምላክ ማርዬ አዎ ከዛ ቴሌግራም ደግሞ account ልስጥዎት screenshot የሚልኩበት
እሺ
ዜሮ ዘጠኝ ሰባ ስምንት
እም አስራ ስድስት
እሺ ሰላሳ
እም ዜሮ ስድስት በዚህ ላኩልን የሁሉ ስፖርት account ሙሉ ስምና ስልክ ቁጥርዎትን እና የደረሰኙን screenshot ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ እሱ screenshot የሚልኩበት የቴሌግራም account ነው ማን የላከልኝ? ሁሉ ስፖርት?
ይሄ ሁሉ ስፖርት ነዋ እሺ እሺ መልካም ቀን መልካም